ኧረ ተው ቆይ እሺ መስከረም አንድ ይቅርታ ያዥ hold አለ ምን ተከሰተ አይ የላይኞቹ ምናልባት ይሆናሉ አዲሱ እንጂ የለም።
እኛ ጋር
የለም እዚያ ሙዜ
ይሄ installation ላይ የለም
እሺ አሁን ቀጥ
ወይ ምን ሆነባት እ? ወይ ሙዜ የት ለ ያንቺ ይሄ የምትሰሩት ናችሁ አይደል አሁን እየሰራችሁ ያላችሁ ይሄው አስቀምጣለችው እሺ
የለም የለም
ቆይ፣ እሺ፣ እሺ፣ ልሰጠው። ቆይ፣ ኮፒ
የለም ሙዜ
አንቺ ነው የገባሽ? እንዳትጠይቅ። ያስቸግራል። ሶስቴ ወለደች ወለደ
የለም እንዴ ሀናን አልነገረችም ወይ? ሀናን ሙዜ
ላውድ አድርጌዋለሁ። ያው ትስ- ትሰሚያለሽ።
እ?
ወለደ ጀምራውን ከወጣሁ በኋላ ሁሉም ነገር ይረሳኛል። ሁሉም ነገር ይረሳኛል። የምሬን ነው። ቆየ ከወለደች ወር ሊሆን ሁለት